ሰላም ሊዲያ፣ እንዴት ዋልሽ?
እግዚአብሔር ይመስገን።
አለን ገነት ነኝ። እንዴት ሆንሽ ልልሽ ነው። best ቴስ አዎ በቃ ሰጥቼ መጣሁኝ።
አረ perfect። በቃ እሺ፣ check ላደረግሽ ብዬ ነበር።
እሺ original ኡ እነሱ ጋር ነው የሚቀረው?
አይቀርም፣ ይሰጡሻል እኮ ይሰጡሻል ኧረ ሰጡኝ። ምን እሱ ጋር እኮ ነው ያለው። ትቼ መጣሁ።
እኮ። አዎ ይሰጡሻል። እሱን አር okay። አይ እነሱ ጋር ቀርቶ ኋላ ነው የሚመልሱልኝ።
ምንም ችግር የለም። አዎ ይመልሱልሻል።
አይ ኮፒው እነሱ ጋር የሚቀር መስሎኝ ነበረ።
አይደለም አይደለም፣ እንደዛ ነው። ልክ ነው አሰራራቸው። ስለዛ አስራ አምስት ቀን በጣም በዛ ከተባለ ሀያ ቀን ግን እስካሁን የማውቀው አስራ አምስት ቀን ነው። በአስራ አምስት ቀን ውስጥ ይመልሱልሻል። እሺ ይደውሉልሻል። ስልክ መጀመሪያ ስልክ ነው የሚደውሉት ኢሜል አዎ ስለዛ አዎ ከአንድ ሳምንት ጀምሮ ዝም ብለሽ ስልክሽን ጠብቂ እሺ ይደውሉልሻል ከዛ ሄደሽ collect ታደርጊያለሽ ዲዮቪሽን ማለት ነው okay okay እሺ እሺ thank you እኔ ልሽ ችግር የለም እሺ እሺ